ሄሎ
ሄሎ
ሰላም ጤና ይስጥልኝ። ቴሌቪ
ማለት የአገልግሎት እንዲቋረጥ ፈልጌ ነበር።
ምን አለ?
እንዲቋረጥ ፈልጌ ነበረ።
እሺ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚል አለ እሱን ይጫኑ።
ምን አልሽኝ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ይጫኑ።
ኮከብ ሰማንያ ዘጠኝ ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ ሰ- ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሲመጣሉ ስድስት ቁጥር እሺ